ሄሎ ጤና ይስጥልን ቤት ቤት
አይ ወንድም ሰላም ነው?
አለን ሰላም ነው።
በእናት አሁን የሆነ ስፖርቷ ብድ ወደ ቤስት ቢድ ወደ ባንክ ቤት ሰላሳ የህዝብ ግዳ እናቶች በዚህ በደወሉበት ቁጥር ነው
አይ ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር
ሰላሳ አንድ
ሰላሳ አንድ
አስር አስር
አስራ አምስት አስራ አምስት
ዜሮ አምስት ዜሮ አምስት ትንሽ ጊዜ ይባላል። እም፣
ስንት ብር ነው?
ሶስት መቶ ብር ነው ወንድሜ።
እሺ processing ላይ ነው። ለቻፓ እናሳውቃለን። እሺ
ይሄ ወ- ወ- የት ወደ ቻፓ አዎ ይስተካከላል። ለቻፓ እናሳውቃቸውና ይስተካከላል። እሺ
እንትናቱ ወደ ባንክ ቤት ወይም ወደ ቤስት ቢድ አድርጎ
እ
ወደ ቤስት ቢድ አድርጎ
ወደ ቤት ከቤዛ ቤት አስር ማለት ነው። ወደ ቤስት ቢድ እሺ አስር ይስተካከላል። እሺ አዎ።
እሺ ጠብቁ።
ከእሱ-